Hello ጤና ይስጥልኝ ችብችብ
ሰላም ነው?
ሰላም እግዚአብሔር ይመስገን። እንትን ማንም አልደወለልኝም። ትላ- ትላንት order የተደረገ ነበረ ከትላንት ወዲያ።
Okay። በዚህ ጉዳይ order ያደረጉት
አዎ
እሺ፣ check ላድርግሎት አንድ ይጠብቁ።
እሺ።
Okay። የ- በሶስት የታዘዘ ምንም product አልተቀበሉ?
እንትን ብቻ ነው ድንች ብቻ ነው የተቀበልኩት።
Okay። ድንች ብቻ አዎ ቀ- ሽንኩርትና ቀይ ስር ይቀራል።
አዎ መሽቶ ስለ complete ስለሆነ ነው አሉኝ ትላንት Okay።
ያልተላኩ።
አዎ አዎ፣ ዛሬ አሁን ይመጣሉ።
ግን ዛሬ ደግሞ እኔ እንትን ስራ ውጭ ነኝ ዘጠኝና Okay።
ምንም ማንም አልደወለልኝም።
Okay። የ driver ስልክ ልስጦት ይደውሉለት።
እሺ እሺ።
ወጥቷል፣ ይዞት ወጥቷል። 0929 አንዴ እስኪ ቆይ እሺ እሺ ልይዘው።
እሺ
ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ድጋሜ እሺ
ሀያ ሀምሳ ሰባት ሀያ ሀምሳ ሰባት አዎ።
ማን ነበር የሚባለው?
አሚር ይባላል። ደውለት።
እሺ እሺ። አመሰግናለሁ።
እሺ መልካም ቀን።
አሜን።